hello፣ ጤና ይስጥልኝ። ChipChip
order አድርጌ እስካሁን አልደረሰኝም።
okay፣ ስልክ ይነግሩኛል፣ check ላድርግሎት።
ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ አራት ሀያ አራት ሀምሳ ሰባት ሀያ አራት ሀያ ሰባት ሀያ አራት ወንድም አገኝ በሚል ነው።
አዎ
በ group ነው personal order ነው ያደረጉት?
personal message ነው።
እሺ ይቅርታ connection ያስቸገረኝ ስለሆነ ነው።
ችግር የለም።
የት ነበር location ውስጥ የሚመጣሉት?
አምስተኛ ፖሊስ ጣቢያ okay፣ አግኝቼዋለሁ። ስንት product ነበር ያዘዙት?
አንድ ምንድን ነበር ያዘዙት?
ፓስታ ፓስታ ብቻ ነው?
አዎ okay፣ እሺ፣ እሺ።
payment ኡንም ከፍያለሁ።
የ delivery ም ከፍሏል እዛው ላይ?
እዛው ላይ ከፍያለሁ።
በቃ እሺ፣ ችግር የለውም። check ላድርግና መልሼ ልደውልዎት።
እሺ ትንሽ የሚያስቸግረኝ ስለሆነ ነው። እሺ